ባለቤቴና ፍቅረኛ ፍቅር ወይ
ቅድም አይሰማም ብዙ ነኝ አርባ ስምንት ሰማንያ አራት ኧረ ምንድን ነው ስልካችሁ በኢየሱስ አርባ ስምንት ሰማንያ አራት ኔትወርክ በናትህ ከየት አይ፣ መሰለህ ሲማ- ከቦሌ መድኃኒዓለም ሀያ ሁለት ጎላጎል አይደለም ጎልጎል ደግሞ ያልፋል ነዳሊት ነው ለድንበሯ ሳይደርስ ነው እሺ ጎላጎል ችግር የለም ሶስት ነጥብ ምናምን ነው የሚያሳየው ሶስት ነጥብ አይደለም አንተ ብዙ ምን እንደሆነ ስንት?
ታውቃለህ ሶስት ነጥብ ሶስት ኪሎ ሜትር ሁለት አዎ፣ ነጥብ ሶስት ዘጠኝ ነጥብ ኪሎ ሶስት።
ሜትር አለ አይደለም አ፣ ከስር ደግሞ ሁለት ነጥብ ዘጠኝ ኪሎ ሜትር ላልመጣልህም እኔ ጋር
መጥቷል ብዙ አንተ ትልቁን የምታይ ነው እኛ ከትንሹ ነው የምንነሳው
እሺ በስንት ኪሎ ሜትር ነው ያሰባችሁ ሁለት ነጥብ ዘጠኝ ኪሎ ሜትር እ፣ ስንት ብር ማለት ነው አርባ አምስት ብር ነው።
ጎላጎልን አሳልፊው አሳልፊው ድንበሯ ድንበሯ ጋር ነው ያለው ድንበሯ?
ዲ- ዲ- ዲ- ዲ- አዎ በቃ እንዴት በሱ ዙሪያ እዛ ነው ያለው እዛ ነው ያለው ነው ያለው ትደውልለት እሺ ኦርደር ነበር ንገረኛ እንዲያስታውሰኝ እሺ አርባ ስምንት ሰማንያ አራት ለአንድ ሜትር ለመቶ ሜትር
አስር ብር አርባ ብቻ ስምንት ሰማንያ አራት እንጨምርልህ እሺ
አዎ ይሁን ችግር የለውም በቃ ከባዶ ይሻላል መቼ ከቻልሽ እንደውም ሀያ ነው
አ በጣም እንዴ ብዙ ላንተ እሺ በቃ